ሄሎ
ጤናስኝ ጤና ይስጥልኝ ቤት ምን ነበር?
ለኔ መስገ አድ አካውንት ክፈቱልኝ ብዬ ግሩፕ ላይ ሲጽፍ ምላሽ የሚሰጠኝ ሰው አጣሁና አካውንት ክሬት እንድታደረጉልኝ ነው ወደ አፋር አካባቢ።
ኦኬ ሾፕ ነው የምትለኝ? ሾፕ ለማለት ፈለገ አዎ አዎ ማን ኤጀንት ነው?
አንዱ አለም አንዱ አለም አንዱ አለም ጎን
ኦኬ ወንድሙ ነኝ አቤል ላይ አቤል ላይ ወንድሙ
ወንድሙ ነኝ አቤል ነኝ ኦኬ አንዱ አለም ወንድም አዎ
እሺ በቴሌግራም እንትን በልና ከፋይናንስ እንትን ተነጋግረን አሲ- አ- ኧረ አስይዘናል አስይዘናል አስይዘናል ወደ እንትን ሚሄድ አስይዘናል
እሺ ሾ- ሾፕ ስሙንና ምናምኑን ንገረኝና እንትን ይኸው እ፣ አፋር አፋር አንድ አፋር አለ አንድ ደግሞ እንትን አለ እዛው ሪፕላይ ሪፕላይ ላ- ላድርግልህ አ ቴሌግራም ላይ በጻፍ ይሻላል እዛ ላይ ይመልስልናል በቃ ሪፕላይ አሁን መልስ የሚሰጠኝ ሰው አስቼ ነው እሺ እሺ በቃ እኔ መልሳለሁ እሺ በቃ ጂአርኤስ አካውንት እሺ የድኩ- የዶግ ሆኖ ጂአርኤስ እሺ ጂ- ጂአር
ጂአርኤስ እሺ እሺ ሳተል ላት- የሳተላይቱን ሳይሆን የሳተላይቱን ሳይሆን ጂአርኤስ የኢንተርኔት ኦኬ በቃ እየጻፉልን ነው እዚህ እሺ እሺ እሺ እሺ ሁለት አካውንት ክሬት አድርግልኝ ኦኬ እሺ እሺ